ጤና ይስጥልኝ አልፍቴ ረዴት ነኝ በኮምኖርዶ
አሁን ተደውሎ ነበር
ደንበኛችን አመልክቶ ነበር ከዚህ በፊት ቅድም አውርተን ነበር አዎ
እሺ አንድ መስመር ላይ ጠብቁኝ ደንበኛችን እሺ እሺ
መስመር ላይ አሉ ደንበኛችን አሎ አሎ አሎ መስመር ላይ ስላስጠበቅኩት የእርሶ ጉዳይ ታይቶሎት ተቀጥሎታል ለዚህ የሁሉ ስፖርትን አካውንቱን መግባት አለመግባቱን ያረጋግጡ OK check ላድርግ አዎ ደንበኛችን እሺ
ሌላ የሚረዱት ነገር አለ በቃ ይሄ ነው ይሄ ነው አመሰግናለሁ እሺ ስለደወሉ እናመሰግናለን እሺ እሺ አመሰግናለሁ እሺ